ጤና ይስጥልን ማሊባባ።
hello ጤና ይስጥልን።
እንትን ሁለት ሺህ አንድ ኮርስ ውስጥ ምን አለ? Vitz ላይ
Vitz ሁለት ሺህ ሁለት አለን።
ታች ስንት?
አስራ ሰባት ከሀምሳ
አጠቃላይ እ ድርድር ይኖረናል የተወሰነ እ እ የተወሰነ ድርድር ይኖረናል።
እኮ አጠቃላይ ነው የምልሽ።
አ ሙሉ cash ስ cash ባንክ ይመቻቻል እኮ አ?
ባንክ ሲመቻች ከሆነ አስራ ሰባት ከሀምሳ ነው። ስድስት ከሀምሳ ነው ባንክ የሚመቻ ስድስት መቶ ይመቻቻል ባንክ አንድ ሚሊዮን አንድ መቶ ሀምሳ cash ይከፍላሉ።
ስንት ስንት?
አንድ ሚሊዮን አንድ መቶ ሀምሳ cash ይከፍላሉ።
okay እሺ። ሁለት ሺህ ሶስት ሞዴል
ሁለት ሺህ ሁለት ባንክ ከሆነ cash ከሆነ ድርድር ይኖረናል።
ኦኬ እሺ። አለች ግቢ
አዎ አለን። ሲመጡ ይደውሉልን እንዳይወጣ።
ኦኬ እሺ እሺ።